Hello ሰላም ጤና ይስጥልኝ መስሪያ ቤት።
እዚህ ጋር አላበራም ስላለኝ cashier code ኡን አንዴ ልንገርሽ።
እሺ ይቻላል።
አስር እሺ ሀያ ሶስት እህ ሰላሳ እህ ዜሮ ሰባት
ያው አብርቼልሃለሁ። ያው እሺ
ተቋም አዎ ገብቶልሃል። Check አድርጋ።
እሺ እቺም አንድም አለችኝ።
እሺ ንገረኝ።
አስር ሀያ ሶስት እህ ሰማንያ አንድ እህ ሰላሳ ሶስት
ያው ይሄንንም አብርቼልሃለሁ። ያው እሺ ይሄም ገብቶልሃል።
እሺ አመሰግናለሁ።
እሺ አባ ስለደወልክ ነው አመሰግናለሁ። መልካም ምሽት።
እሺ